አልፈልግም ፍቅር ካንቺ ሌላ እንደው ሜላ ሜላ ኧረ ሜላ እንደው ሜላ ሜላ ኧረ ሜላ አልፈልግ ፍቅር ካንቺ ሌላ ጠረን ይሎኛል ኧረ ሜላ ሰዎች ሳይገባቸው ኧረ ሜላ ክፍት ቦታ የለም ኧረ ሜላ ብለሽ ንገሪያቸው ተንሰራፍተሽበት ኧረ ሜላ ባይምሮዬ ጓዳ ኧረ ሜላ አንቺን የት አድርጌ ኧረ ሜላ ልቀበል እንግዳ ኧረ ሜላ እንደው ሜላ ሜላ ኧረ ሜላ እንደው ሜላ ሜላ ኧረ ሜላ አልፈልግም ፍቅር ካንቺ ሌላ ልቤ ከልብሽ ጋር ኧረ ሜላ በሀሳብ ተገናኝቶ ኧረ ሜላ ስገላገላ አደርኩ ኧረ ሜላ ያንቺ በኔ ጥምቶ ኧረ ሜላ ክህላዬ በላኝ ኧረ ሜላ አይጥመኝ ሙዚቃ ኧረ ሜላ ደስታዬ አንቺ ነሽ ኧረ ሜላ ተረዳሁት በቃ ኧረ ሜላ እንደው ሜላ ሜላ ኧረ ሜላ እንደው ሜላ ሜላ ኧረ ሜላ አልፈልግ ፍቅር ካንቺ ሌላ እንደው ሜላ ሜላ ኧረ ሜላ እንደው ሜላ ሜላ ኧረ ሜላ አልፈልግ ፍቅር ካንቺ ሌላ እንደው ሜላ ሜላ ኧረ ሜላ እንደው ሜላ ሜላ ኧረ ሜላ አልፈልግም ፍቅር ካንቺ ሌላ እንደው ሜላ ሜላ ኧረ ሜላ እንደው ሜላ ሜላ ኧረ ሜላ አልፈልግም ፍቅር ካንቺ ሌላ የሐኪሞች ብዛት ኧረ ሜላ ምንም አረዳኝ ኧረ ሜላ በሽታ ያንቺ ነሽ ኧረ ሜላ በቅርብ አትገኝ ኧረ ሜላ ራቤ ቢጠማ ኧረ ሜላ ምናምኑን በላሁ ኧረ ሜላ ጥጋቢ አንቺ ጋራ ኧረ ሜላ መሆኑን መቻታሁ ኧረ ሜላ እንደው ሜላ ሜላ ኧረ ሜላ እንደው ሜላ ሜላ ኧረ ሜላ አልፈልግም ፍቅር ካንቺ ሌላ